አበዛ አበዛ እሱ ብር ወደ ብቻ ነው ሁሉ ጊዜ በተግባር
ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ሰላም ነው አለ
አለን አለን። ስድስት ዜሮ ሁለት ላይ ደውለህልኝ ነበር። ሄሎ
አልደወልኩም፣ ተሳስተሃል።
ስልሳ ዜሮ ሁለት ላይ ደውለህልኝ ነበር።